ሄሎ ሰላም ጤና ይስጥልኝ። ቤስት ቤት
ሰላም እግዚአብሔር ይመስገን። እንዴት ነህ?
እንትን ቴሌብር ወጣ ዛሬ።
አዎ ከሳንቲም
አይ ወደ ቤስት ለመግባት እሺ
እንትን የለውም ዛሬ ቴሌብር የሚል አማራጭ ነበረ። ሄሎ ካሽ የኢትዮጵያ እኮ ሳንቲም ፔ ላይ ነው አይደለ?
አይ አለ ከሞባይል ጋር ከሳንቲም ለመግባት ለቢት
ምን አልከኝ አባ? ምንም እየገባኝ አይደለም እያልክ ያለኸው።
ለጨዋታው ለመቀጠል እንትን ቢስቱ
እኮ አይደለም። ከምንድን ነው ለማስገባት የሞከርከው አሁን?
አሁን ሞባይል ከሞባይል ጋር ቆፎ ጋር የነበረው አማራጩ አንድ የኢትዮጵያ ቴሌብር ቴሌብር ነበረ።
አዎ ሲቢኢ አሁን ላይ የለም።
ካሽ አዎ አዎ ቴሌብርን አንስተውታል። እሺ በሳንቲም ፔ ነው በ- በቻፓ ነው ያልኩህ፣ እሱን ነበረ። በሳንቲም ፔ ቴሌብር ተነስቷል። በቻፓ ደግሞ ሲቢኢን አንስተውታል። ይመለሳል በቅርቡ እሺ፣ ወይ ነገ ወይ በኋላ ይመለሳል። ግን ከነዛ አዎ።
ውጭ ያሉትን አማራጮች መጠቀም ትችላለህ።
ከሲቢኢ ግን እምቢ አለ እና ምን ቴሌብር አይመለስ ከሲቢኢ
አዎ እምቢ አለኝ።
ምን ላይ በቻፓ ነው ወይስ በ- በሳንቲም?
አይ በሳንቲሙ ነው በሳንቲምማ አይሰራም እኮ ድሮም ድሮም በሳንቲም ቻፕ በቻ- በሳንቲም ቴሌ ሲቢኢ አይሰራም። እሺ
አይሰራም እምቢ አዎ አለኝ።
አዎ ከ- ከሱ አይሰራም። ምናልባት ሄሎ ካሽ እንዳልከው ወይ ኤም ፔሳ ምናምንን ከተጠቀምክ ነው እንጂ በሱ አይሰራም።
ሄሎ ካሽ ይገባል አዎ ይገባል አባ። እሺ ይመለሳል ይገባል።
ቴሌብሩ አዎ ይመለሳል። ነገ ወይ ሰኞ ይመለሳል።